ጤና ይስጥልኝ።
እሺ
ጤና ይስጥልኝ። ከቢሮ ኢትዮጵያ ነው ደውለው
እ አሁን ደውለው ነበር ተቋረጠ። ደንበኛችን እየነገሩኝ ነበረ የድራፍት ማሽን ተበላሽቶብኛል ብለውኝ
እ እና ማለት ያለፈው ተ- ተከታታይ በምቀዳበት ሰዓት ነበር የሆነ ማለቴ አረፋው ይበዛ። የዛሬው ደግሞ መጀመሪያ አንድ ብርጭቆ ስቀጣ ያቺ ብርጭቆ በአረፋ ነው የምሞላው እህ። እሺ እሺ እና የዛሬውን ተባና እ የኔ አብራም አብርሃማ
እ አብራም አብራም ምትኩ
ስልክ ቁጥር አሁን የደወልበት ለያዘው
አዎ
እሺ መሳለሚያ ነው አይደል የሚገኙት እህል በረንዳ አካባቢ
አዎ መሳለሚያ ማለት ረበር ለማ ቤር ቤር መስመር ላይ ያለው
አዎ
ይሰማውታል
አዎ ይሰማላው የት አካባቢ ነው የሚገኘው ቤቱት
እህል በረንዳ መሳለሚያ ማለት ነው የብሔረሰቦች
እሺ ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች አስተላልፋለሁ ሌላ ምረዳውስ ነገር አለ
እሺ አመሰግናለሁ ይሄ ነው የምረዳ እሺ ስለደወሉ እናመሰግናለን አገልግሎት ላሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልኝ መልካም ቀን እሺ አመሰግናለሁ